ሄላው ጤና ይስጥልን ቤተሰቤት አሎ ሄላው ሰላም ነሽ?
ሰላም ሰላም ነው።
እሺ ምን ነበር ይቅርታ ይህ ስልክ የባንክበት ብር ያስቀመጥከው ምን አልከኝ
ብሩ ያስቀመጥከው የባንክበት የቤት ቤት አዎ እሺ ምን
ብር እ?
ሄላው
ብሩ አይገባም
ምን አድርገ ነው አባት withdraw ነው deposit deposit እ እ deposit deposit deposit አድርገ ከሆነ የ deposit message ኡን ቴሌግራም ላይ ላክልን
በመሰል ልላክ
ምን እሺ ነው የላክ እሺ ነው የላክ message ኡን deposit message ኡን ቴሌግራም ላይ ላክልን እሺ እሺ